hello
አቤት
አሁን ይሰማል አይደለ?
አዎ።
እሺ order አድርገው አልመጣልኝም ነው ያሉኝ።
ምናሽ? አዎ እሺ በስልክ ነበር order ያደረጉት ትናንትና።
ትናንትና። አዎ አዎ fail አድርጎ ነው አንድ ሰው ይጎለዋል።
እዚህ እኮ አራት ነው የሚያሳየን።
እዚህ ጋር አሁን እል- አዎ እኔ ዲዛይን ማነው ሲበው ነገር ቤዛዬ እና ኤማ ብቻ ናት። ሄሎ
ሄሎ